ሄሎ
ሄሎ፣ አቤት ሰላም አለ። እግዚአብሔር ይመስገን። እንዴት ነህ?
እ ለነገ ለጽሁፈት ላይ ለ junior account ፈልጌ ነበርና እንትን map ኡ ላይ ሳይዋ ማግኘት አልቻልኩም። እንትን specific ቦታውን ለማ- ለ- ለነገ
የት መሰለህ ቦታው?
እ ለቡ አርሴማ ቤተክርስቲያን ፊት ለፊት ለቡ ለቡ መብራት ለቡ መብራት ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት አርሴማ ቤተክርስቲያን እሺ ፊት ለፊት እ፣ እ፣ ፊት ለፊት እሴት ኮፊ የሚል አለ። አርሴማ ቤተክርስቲያን ፊት ለፊት ማለት ተሻገር አስፋልቱን እ እሴት ኮፊ የሚል አለ። ከእሴት ኮፊ ጎን ህንፃ አለ። እዛ ነው ፎቅ አለ።
እሴት ኮፊ እሺ እሴት ኮፊ የሚል አለ። ከሱ ይኸው ቀጥሎ ቀጥሎ የሆነ ህንፃ አለ። በቃ እዛ ነው።
እሺ አይ ሰው ዛሬ ዛሬ እሺ ሰውን ብታይቅ ይነግሩኛል። የደባ- የደባችሁት ቦታ አረ ማንም ይነግራ እሴት ኮፊ አለ። ከእሴት ኮፊ እ፣ ቀጥሎ የሆነ ፎቅ አለ።
እሺ ወዱ ማግኒፋክቸሪንግ ነው ያህል ወዳ ወዳ ማኑፋክቸሪንግ ወዳ እ፣ እሺ እሺ ወይም Thank you.
ተሳፊ ባጃጅ ምናምን ብለህ ብጠ- ብትጠይቃቸው ይነግረዋል። ወይም እሺ እሴት እሺ ኮፊ ቀጥሎ ቀጥሎ ፎቅ ለሱ ነው።
እሺ